ጤና ይስጥልኝ። አሪፍ ነው። በዛ ነኝ።
ስስር
ጤና ሰላም ይስጥልኝ።
ናችሁ?
ደመኛችን ምን ልርዳዎት? እግዚአብሔር ይመስገን።
አዎ፣ ሰላም ነው። አሁን ቅድም ደውዬ ነበርኩት እሺ፣
ቴሌግራም ላይ ላኩት።
ስክሪንሾቱን ልከዋል።
አዎ ፎቶውም ልኩታል። አይታችሁ እ፣ ም- አይ- እሺ።
እንዴት ነው?
አቶ ቃሲም ኖት?
አዎ እሺ፣ እዛ ላይ የላኩልኝ screenshot ላይ ያሉትን transaction በሙሉ ዊዝዶ ለማድረግ የሞከሩት እሺ።
ዊዝዶ ለማድረግ የሞከሩት ሁሉንም ነው። ደንበኛችን የላኩልኝ አዎ ላይ አዎ ያሉ አዎ አዎ withdraw ብሎ ሞክርኩት። አዎ ሁሉም ሁሉንም ነው።
አዎ እሺ፣ እሺ። ደንበኛችን አሁን አስተላልፌልዎታለሁ። በተስተካከለ ሰዓት ደውለን እናሳውቆታለን።
thank you sister thank you እሺ፣ እኛም እናመሰግናለን ደንበኛችን ስለደወሉ። መልካም ቀን። እሺ